ጤና ይስጥልኝ በሽታ ወይስ በየትኛው ነው የምንረዳው?
አሁን ደውዬ ነበር እኮ ብሩን እንዴት ነው የማወጣው አልቻልኩም እኔ።
ማለት አልገባኝም ይቅርታ።
ማታ በቃ ብሩን ወረቀቴ ላይ ብር አሳልፋለሁ ብዬ እዛች የት እንደገባ አጣው።
በቮቸር ነው ቴሌግራም ላይ ሀይ በለኝና ስቴፑን እልክልሃለሁ ትመልሰዋለህ እሺ ወደ በሽት ቤት።
ስልኩስ?
ዜሮ ዘጠኝ ዜሮ ሶስት
እየቆይ ዜሮ ዘጠኝ ዜሮ ሶስት
አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ ቤዛ አየ አየ እሺ እሺ
አየ